check ለማድረግ ነበር።
ንገረኝ።
አስራ ሶስት በስምንት እህ?
አስራ ሶስት እሺ ሰላሳ ስምንት አስራ አምስት ሰላሳ ስምንት ሰላሳ ስምንት አስራ አምስት አራ- አስራ አራት ሰላሳ አንድ ሰምተሽኛል?
አዎ አዎ። እሺ እስካሁን ሁለት lost አለብክ። እሺ ስድስት አይ።
ጨዋታዎች አልቀዋል። ሰባት ጨዋታዎች አልቀዋል። ከሰባቱ ውስጥ ሁለቱ እም፣ ሎስት ነው።
ወርቋል ነው አዎ ወድቀዋል።
ክለቦችን ተብያለሽ?
ምን አልከኝ?
ክለቦችን ተብያለሽ? ነገርሽኝ።
ምን አልከኝ?
ክለቦችን ትነግሪኛለሽ ወይ?
እሺ እሺ ይቻላል። የወደቁበትን ብቻ
አ
ሳምፕዶሪያ ሚል አንድ እና ፖርትላንድ አዎ ሁለቱ ናቸው የወደቁት። እሺ